ሰላም በል ያችን ሰው አርፈ በዱባይ ከልካይም የለብህ በህግ አምላክ ባይ ከልካይም የለብህ በህግ አምላክ ባይ ማናለው ከልካይ ዞሮ እሱን የሚያይ ማናለው ከልካይ ዞሮ እሱን የሚያይ ፍቅርን አጣው ምን ነው እኔስ ደርሶ ገላጋይ ዛሬስ ዱብዳውን ጣለው በእኔ ላይ ከዚህ የሚያስጥለኝ ዘመድ ይጥፋ ወይ ከዚህም የሚያስጥለኝ ዘመድ ይጥፋ ወይ ዛሬስ ዱብዳውን ጣለው በእኔ ላይ ዛሬስ ዱብዳውን ጣለው በእኔ ላይ ምነዋ እዳ ገባ ወዳ ዱብ ያለ ዱብዳ ፍቅር እሸት ወልቆ ገለባው ሲቀር ወደ እኔ ጋ መጣ ወይ አለማፈር የታደሉትማ ፍቅርን ያረሙ እሸቱን ጠርጥረው ሲቅሙ ከረሙ እሸቱን ጠርጥረው አይ ሲቅሙ ከረሙ እሸቱን ጠርጥረው ሲቅሙ ከረሙ እሸቱን ጠርጥረው ሲቅሙ ከረሙ ምነዋ እዳ ገባ ወዳ ዱብ ያለ ዱብዳ እኔም ወግ ይድረሰኝ እንዳልሆን አባዬ ቃተሽ አትተይኝ ሰው የለም የሚያይ ሎሚውን ጣይብኝ በደረቴ ላይ ሎሚውን ጣይብኝ በደረቴ ላይ ሎሚውን ጣይብኝ በደረቴ ላይ የኔን አቅም ማነስ ገምታው ገምታው በጊዜ በርዘግታ እሷ አስወጣች ከመኝታው አይን አዋቂ ሆኖባት ሁሉ አማረች ናት ማካፋቱ ናት ቀንጣይ ነው በሏት ማካፋቱ ናት ቀንጣይ ነው በሏት ማካፋቱ ናት ቀንጣይ ነው በሏት ምነዋ እዳ ገባ ሆዳ ዱብ ያለ ዱብዳ ተይ ምነው ተይ ተይኝ ተይ ተይኝ ተይ ተይኝ ለምዳለች መሰለኝ መብራት ወጥ ወጡን ታዲያ እንደተዋጠው የኔን ደረቁን የራሴ ራሰውን ዘወትር ስትመኝ ይሄ ጊዜ መሽቶ እኔን ከሷ ባገናኘኝ ይሄ ጊዜ መሽቶ ከሷ ባገናኘኝ ይሄ ጊዜ መሽቶ ከሷ ባገናኘኝ ምነዋ እዳ ገባ ሆዳ ዱብ ያለ ዱብዳ ታይታይኝ ሆዴ ታይታይኝ ታይታይኝ የኔን አቅም ማነስ ገምታው ገምታው በርጊዜ በርዘግታ እሷስ ወጣች ከመኝታው አይን አዋቂ ሆኖባት ሁሉ አማረች ናት ማካፋቱ ናት ቀንጣይ ነው በሏት ለምዳለች መሰለኝ መብላት ወጥወጡን ታዲያ እንዴት ዋተው እሷ የኔን ደረቁን የራስ የራሰውን ዘወትር ስትመኝ ይሄ ጊዜ መሽቶ እኔስ አይ ምነው ባገናኝ